ይስጥልኝ ቻፓ።
ጤና ይስጥልኝ።
ሰላም ሰላም፣ ጤና ይስጥልኝ።
አዎ፣ እግዚአብሔር ይመስገን። እኔ እናት ብር ከፍዬ ነበር ID national እንትን ለማድረግ national ID ለማስመጣት።
national ID እሺ፣ ክፍያ አዎ።
ፈጽመው ነበር?
አዎ
እሺ፣ ሰላሳ ስድስት ላይ ይደውሉላቸው።
እ? እ?
ሰማንያ አምስት ሰላሳ ስድስት ላይ ክፍያ ፈጽመዋል already።
ክፍያ ፈጽሜያለሁ።
እሺ፣ ስለዚህ የሚቀበሉበትን ቀንና የተምሳ- የተመሳሳይ የሆኑ መረጃዎችን ከፈለጉ ሰማንያ አምስት ሰላሳ ስድስት ላይ
ሰማንያ አምስት ሰላሳ ስድስት አይሰራማ።
እሺ፣ ዘጠና ሰባት ሰባ ዘጠኝ ከሁለት አንዱ ይሞክሩላቸው።
በእንትን እናንተ ቻፓ እንትን አይደላችሁም እንደ ወኪል አይደላችሁም?
እኛ ክፍያ ነው የምንቀበለው። ክፍያው ካልገባለው check እናደርግለት፣ ግን መች እንደሚቀበሉ ለማየት እና ሌሎች ሌሎች information ከሆነ ስለ service ኡ እነሱ ነው የሚደውሉላቸው።
እሺ ዘጠና ስንት ነው ያልሽኝ?
ዘጠና ሰባት ሰባ ዘጠኝ ወይም ደግሞ ሰማንያ አምስት ሰላሳ ስድስት ከሁለት አንዱ ላይ ደጋግሞ ይሞክሩላቸው።
የቻፓ ወኪሉ ነው ይሄ?
እም?
የቻፓ ወኪሉ ነው ወይስ
no እኛ እኛ ክፍያ ነው የምንቀበለው የናሽናል
እሺ ክፍያውን ማስመለስ እችላለሁ?